ገባ
ተነስተን አበሽጥልን
እንትኑ የት አካባቢ ነው የእናንተ ስራ ቦታ?
እኛ መስቀል ፍላወር እና ፓስተር እንገኛለን። ሁለት ቦታ አለን branch።
እህ እሺ፣ የት እና የት? የሆነ ላንድ ክሩዘር አይቼ one HZ አዎ፣ እሱን ለማየት ፈልጌ ነበር።
one HZ one o five እና
እ በርገንዲ color ኡ ነው።
አዎ፣ ከ NGO በቅርብ ወጣ ምናምን የሚባል እንትን ነው ው- እሱ የለም እኮ አሁን አባት።
ነው።
አዎ ቆየ እኮ የቆየ ነው።
እሺ፣ ቆይ መጥቼ ላውራቸው። እስኪ የሆ- አንድ ማኪን ጥሩ ይዞታ ላይ ያለው መኪና እ በባ- በባንክ ታመቻቻላችሁ አይደል?
ማለት የእርሶ ነው።
አይ እናንተ ገዝቼ
እኛ ጋር መኪና አሁን ላይ የለንም። እሱኛው መኪና ያሉኝ
ነው።
አ መኪና የለንም እያልኩት ነው አባት።
okay፣ እሺ፣ እሺ።
ሌላ መኪና ከፈለጉ ግን መምጣት ይችላሉ።
ሌላ መኪና እሺ፣ በቃ ከመስቀል ፍላወር
ፓስተርም አለን። ፓስተር አደባባዩ ፊት ለፊት መጥተው ማየት መጎብኘት ከፈለጉ ፓስተር አደባባዩን ፊት ለፊት እንገኛለን።
እሺ፣ እሺ።
እሺ